ደከመሽ፣ ታከተሽ፣ አይዞሽ እንደ ሰው ሁሉም ያልፋል ነው። እርግጥ ቀን ሲጎላ ይጣል ነው፣ በገፉት ቁጥር ይጋፋል። ይጠባል እኮ አንዳንዴ የሚገቡበት ይጠፋል። ግን ይግረምሽ እሱም ያልፋል። የሚያብሳቸው አጥተው ያለቀሱ አይኖች ይስቃሉ አንድ ቀን። ቀልድ ሆኖ ይወራል ጠቡ ያስጨነቀን አንድ ቀን አንድ ቀን በዛ ቀን እየተንሰቀሰቅን ብሄርንበት መንገድ እየተንከተከትን እንመለሳለን። እስከዛ ግን ሰውነንና ያመጣውን እንችላለን፣ እንፈተናለን። ግን መኝኝ ፊት የነሳን አብረነው ቆመን የረሳን ቆሞ ያያል ቀን ሲያነሳን። ግን መኝኝ የለውም ብሎ የናቀን በአደባባይ ያሳቀቀን ቀናችን ሲያነግሰን ደርሶ አይናችንን ማየት አፍሮ እናያለን አጎንብሶ። እስከዛ ግን መከራችን እያፈራረሰ ይስራን። እስከዛ ግን መንገዳችን እያደናቀፈ ይምራን። ሰው ለትልቅ ከታሰበ ትከሻው ይሻል መከራን። ለአሁኑ ግን ምን ቢያምሽም አይዞሽ ቻዩ፣ ምሽትሽ ላይ ፈገግ በይ ንጋትሽን እንድታዩ። ደግሞ ይነጋል ይነጋል።